ኃይለ ጤና ይስጥልን ቅድስነኛ ቤት ሰላም ነው ቅዱስ ሰላም
አርባ አንድ ስልሳ ሰባት አሌ ዲስትሪክት ነበር የገባብኝ ሲለኝ
ስንት አልከኝ ወርደን ነበር አርባ አንድ ስልሳ ሰባት
ቢል ነው
ኖ አይደለም እኔ ሌላ ልጃ ሌላ ቦታ ልሄድ ደግሞ የገባ ሌሊቴ ነው
ሄሎ ምንድን ነው ታዲያ
ይኸውልሽ ይሄ የገባብኝ አሌ district ነው እኔ ሌላ order ይዣለሁ
ይውጣልኝ ነው አዎ አዎ
ሌላ ያስከውን order ንገረኝ አርባ አንድ ስልሳ ዘጠኝ
order number ኡን ንገረኝ ሰላሳ የሚወጣውን ነው ሌላ የያዝከውን አይ የሚወጣው ነገር ሌላ የያዝከውን ኧረ አይደለም የሚወጣውማ አርባ አንድ ስልሳ ሰባት ነው መጀመሪያ የነገርኩሽ አርባ አንድ ስልሳ ሰባት አዎ ሌ- ሌላ order ይዣለሁ ብለኸኛል ሌላኛው የያዝኩት ደግሞ የምሰራው አርባ አንድ ሰላሳ ዘጠኝ
እሺ check አደርግልሃለሁ አንዴ ጠብቀኝ ቆይ ሄሎ አቡበከር ወይ ወይ
ወደ ሄሎ።
የካቲት አስራ ሁለት የሚሄደው ወጥቶልሃል እሺ እሺ